Non. D'accord, attendez, je pense. ሄሎ
ሄሎ ሄሎ፣ ጠቅልይ እግዚአብሔር ይመስገን።
ከቺፕ ነበር የምንደውልለት።
እሺ ኦርደር አድርገው ያልመጡ ፕሮዳክቶች አሉት።
ኦ- ምን ምንድን ነው የቀረው?
እ፣ በ- ከ- ከ order ኡ ፓፓያ ብቻ ነው የወጡት።
Okay። ስለዚህ እ፣ ድንች፣ ነጭ ሽንኩርት፣ ም።
ቀይ ስር፣ ካሮት፣ ሽንኩርትና white cabbage ነው የሚቀረው።
አ፣ እሺ፣ ነገ የት እንላክሎት location?
እ፣ ጀሞ ቴሌ ጀሞ ቴሌ ነገ መረከብ ይችላሉ አይደለ?
ጀሞ ቴሌ። አ፣ እሺ፣ ነገ እንልክሎታለን።
ስንት ሰዓት?
Exact ሰዓቱን እንኳን እርግጠኛ ልነግሮት አልችልም፣ ዛሬ ግን ቀርቶ ነው?
ነገር ይደውላል። ዛሬ ዛሬ አዎ ቀርቶ ነው?
አዎ
አይ ቀደም እየደወልኩ ነበረ።
አዎ ይቀር በጣም ለነገ እንልክሎታለን።
እሺ እሺ እናመሰግናለን። ChipChip ስለተጠቀሙ መልካም ምሽት።
እሺ